ሌላ Hello
አልተመለሱም።
አልተመለሱም።
አዎ እየጠበቅኩ ነው።
Okay ምን ይቆያሉ እንዴ?
ያው diagnosis ስለተላኩ ለዛ ነው ውዳሴ እ? አርመ እስካሁን አልመጡም አለች። ይሻለኛል ውዳሴ ስለላኩ ነው። እሺ እ? እ?
ውዳሴ ስለላኩ diagnostic ነው እና ለዛ ነው የቆዩት።
ምን ያህል ደቂቃ ይቆያሉ? ከዚህ እንደው ደውዬ ላሳውቆት እስቲ አስታውቅኝ። ያው እሺ